ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሄሎ ሄሎ፣ አቤት። ሄሎ፣
ሄሎ፣ አይሰማም?
ይሰማል። ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ደውለው ነበር።
አዎ ደውዬ ነበረ። ቺፕ ቺፕ አራብሳ አዘን ነበረ ትላንት።
እሺ፣
እ፣ አልደረሱም እየመጡ ነው። እስቲ check አድርጌ አለም ፀሐይ የሚል በዚህ ስልክ ቁጥር ነው order ያደረጉት?
አዎ
okay። እሺ፣ ቆይ አንዴ ትንሽ ይጠብቁ።
እሺ።
ወጥቷል።
ወጥቷል።
አዎ፣ የ driver ቁጥር ልስጥዎት፣ የት እንደደረሰ check ያደርጋሉ።
እ፣ ስልክ ቁጥሩን እ
እሺ፣ አንዴ ቆይ ጠብቂ። እሺ፣ ነገሪ ሀምሳ አንድ ሰማንያ ዘጠኝ ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ
ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ አርባ ስምንት ሰማንያ አርባ ስምንት ሰማንያ
ሰማንያ ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ አዎ፣ ይደውሉለት። ይዞት ወጥቷል።
እሺ ነው።
መልካም ቀን። እሺ።
አሜን